ወየ ወይኔ ወይ ማን ነው ስሟ አቤት?
የመደብሽልኝ? ማን ነው ስሟ? ስልኳን ሳለሽ ሳምሪ የት ሳምሪ አይደለችም፣ ሌላ ልጅ ነች የምትመጣው። ማን ነች? የሚ- ማን ነች? ሌላ ልጅ ያችኛዋ ልጅ ሳምሬት አይደለችም። ሳምሬት- ሰላማዊት ሳምሪ ሰላማዊት የለችም?
እኔ እንጃ አላወቅኩኝም። እኔ አላወቅኩም። እሷን ጣት ልብ- ላኳት። ሁለተኛ የመጣችልኝ ግን ሌላ ልጅ ነች። ማን ነች ያችኛዋ ልጅ?
ሰላም ናት። ቀይዋ ሰላም። ቀዩ ወልዳ የመጣችው እ?
አዎ እሷን እ።
ልጅ- እሺ የእሷን ስልክ ስጭኝ። ሌላም የተበራ ነገር ስ- ወይም ሳምራዊት ካለች ሳምራዊትን ወይ ትልኪልኛለሽ። ደወለችልሽ በቃ።
ሳራ?
ሳራ ደውላልኛለች። አዎ ሆስፒታል ነኝ አለች።
አዎ ሆስፒታል ነኝ አለችኛ። በቃ እሺ።
አንዳቸው አንዳቸውን ያገኘሻቸውን አጠገብሽ እሺ፣ ያሉትን እሺ፣ እሺ፣ ላኪልኝ። በቃ ላስቸግርሽ።
እሺ።
እሺ እሺ